አታውቀው ልብህም ሳትዘጋ ዘጋ ታደርግና ትደባብሳለ በሞገስ ዘይት ታባብሰዋለ እንዳንቺ ያለ አባት ምስኪን ፈቃር ወዳድ ትካዜን ሐዘንን መካፈል የምትወድ ክብርህን ለሌላ ከቶ አልሰጥምና የችግር ደራሽ ላንተው ነው ምስጋና እኔን ሰው ለማድረግ ብዙ የደከምከው በጨካኞች ጅራፍ ቆስሌ ተገረፍከው ብቻህን ለነፍሴ ተሟትሃልና ለሰው ክብር ሳይሆን ላንተ ይሁን ምስጋና እንዳንተ ያለ አባት ምስኪን ከዳር ወዳድ ትካዜን ሐዘንን መካፈል የምትወድ ክብርን ለሌላ ከቶ አልሰጥምና የችግር ደራሽ ላንተው ነው ምስጋና አንተ ሳታገኘኝ የጣሉኝ በሙሉ ይሄ ሰው አይሆንም ብለው የተማማሉ ዛሬ ግን በዘይት ወዝቼ ስላዩኝ ለብዝማቸው ዝና ለምክር ፈለጉኝ እንዳንተ ያለ አባት ምስኪን ፈቃር ወዳድ ትካዜን ሐዘንን መካፈል የምትወድ ክብርን ለሌላ ከቶ አልሰጥምና የችግር ደራሽ ላንተው ነው ምስጋና አልለዋወጥም ስፍራዬን አልስትም አንተ ሰው መሆኔን ፍጹም አልዘነጋም እንደ መጀመሪያው ጥንትን ዳገኘህ ኢየሱስ ተመስገን ለዘላለም ባይነ እንዳንተ ያለ አባት ምስኪን ፈቃር ረዳት ትካዜን ሐዘንን መካፈል የምትወድ ግብርህን ለሌላ ከቶ አልሰጥምና በችግር ደራሽ ላንተው ነው ምስጋና ክብርህን ለሌላ ከቶ አልሰጥምና በችግር ደራሽ ላንተው ነው ምስጋና